አንጥፎለታል።
ማይነት ካለው አድርጎላታል ማለት ነው። ሄሎ ሄሎ፣ ሰላም ጤና ይስጥልኝ።
ሄሎ ሄሎ፣ አቤት።
እታገኙት ከችፕችፕ ነበር የምንደውለው።
አዎ የኔ እናት ይቅርታ፣ ስለ service አችን አንዳንድ ነገር ጠይቀውት ነበር የደወልኩት። እንዴት አገኙ ችፕችፕን? ምን መስተካከል አለበት የሚለውን
እኔ አሁን ሰው ማብዛታችሁ ብቻ ነው እንትን ያደረገኝ።
ሰው እኮ አሁን ላይ ያስተካክለናል። maximum ስድስት ሰው ነው ሆኗል።
maximum ስድስት አደረጋችሁት።
አዎ ስድስት አዎ ሰው አለ።
ስድስት ሰው ደግሞ በአንድ ጊዜ እንትን ማድረግ አ- አምስት ጥሩ ነበረ። በቃ እም፣ አምስት ነበር መሆን ያለበት። maybe አምስት ሶስት ይሄ በቃ ጥሩ ነው።
okay።
ምክንያቱም አብዛኛው ሰው እም፣ ቤተሰብ ነው እንትን የሚያደርገው ማለት ነው።
ገባኝ። አዎ ልክ ነው።
ቤተሰብ ላይ እንትን ያደርግና አሁን እኛ አንድ ቤተሰብ ነን።
okay ገባኝ።
አንድ እሺ አንድ pro- ቤተሰብ ሆነን ነው እንትን የምናደርገው join የምናደርገው okay።
በልጆቼም በራሴም እንደገና okay።
ደግሞ እህቴ የራሳቸው እንትን ያላቸው እም፣ የኔ center ላይ ስለሆነ እኔ ጋር join ያደርጋሉ።
okay እ- እሺ item አችን ላይ quality እንዴት አዩት? ምን መስተካከል አለበት?
አይ እኔ ሁሉም የተመቸኝ ነው።
ተመችቶታል?
የማይመቸኝ ሲሆን እኮ እንመልሳለን።
okay አዎ ይቻላል። እሱም አዎ፣ ግን quality ማየት- የወረደ product maybe ከደረሱት አይ አልደረሰኝም።
okay ይሄን እኔ ነገር እሺ እስካሁን እስካሁን በእንትን ባልኩት ደስተኛ ነኝ።
ሶስት እና አምስት ይሁን ያሉትን complain ይሄንን አሳውቅሎታለሁ።
complain አሳውቅልኝ።
እሺ እንዲስተካከል እናደርጋለን።
ሶስት እና አምስት ቢሆን ያ- ያለ ሰቀቀን ታዣለሽ የሆነ ያየሽውን ነገር አዎ ማለት ነው።
ልክ ነው።
አንዳንዴ አዎ።
የውልሽ እንትን ይሆንና አ- የሆነ peak hour ላይ ይህን አሁን በሉ ትላላችሁ okay አዎ።
የሆነ በጣም price ኡ የሚቀንስበት ሰዓት ማለት ነው።
እም፣ እም።
አየውና ግን ያንን ሰው በዛ ሰዓት አላገኝም።
okay እሺ እናስተካክላለን። ይሄን አሳውቅሎታለሁ።
አዎ፣ በቃ አመሰግናለሁ።
መልካም ምሽት ይሁንልዎት።
እሺ ለብዳችን